ሄሎ አቤት ጤና ይስጥልኝ።
አብሮ ይጥልን ያ፣ በብር transfer አድርጌ ነበርና ብሩ account ኤ ላይ አልገባም፣ ቴሌብር ላይ ነበር።
ምን አድርገ ነው deposit ነው ስዶ ነው ያ ምንድን ነው አረፍ ያልከኝ ሄሎ አይሰማም ብር transfer አድርጌ ነበረ።
ወደ ቤት ቤት ነው አ- አይደለም ወደ ቴሌብር?
ወደ ቴሌብር ማለት ነው።
እሺ ብሩ አላለፈም።
አልገባልህ አ እሺ የቤት ቤት ቁጥርህን ልናገኝ እችላለሁ አ የቤት ቤት ቁጥር አለ ካሪ ላይ ቤት ቤት ቁጥር የሚሴጅ የቤት ቤት ቁጥርህን ስልክ ቁጥር አስራ አራት ዘጠኝ አስራ አራት እሺ
ስልሳ አራት ስልሳ አራት አርባ አርባ
አ አርባ እሺ አስራ አምስት አስራ አምስት
እሺ እያየሁልህ ነው እሺ አባ እሺ እሺ እሺ
ስንት ብር ነበረ
አ አንድ ሺህ ብር አንድ ሺህ ብር መቼ አሁን አሁን ትንሽ ቆይቷል። ዛሬ ማለት ነው ወይ እሺ መቶ ገብቶልሃል እኮ አባት እ እ ገብቶልሃል እኮ ወደ ዜሮ- ወደ ዜሮ ዘጠኝ አስራ አራት እ ስልሳ አራት አርባ አስራ ስድስት ወደሚል ቴሌብር አካውንት ነው አይደለ እ እ እ ወደዚህ ቴሌ ወደዚህ ቴሌብር አካውንት ነው አይደለ የገባው አዎ አዎ ሂዩማ ወደሚባል ገብቷል አ?
ሂዩማ ሲራጅ አዎ
ገብቷል። እሺ አዎ ገብቶልሃል ዳንስ ላይ ክፍል አልመጣለን ነው አዎ ባላንስ ስላልመጣልህ አ
ቆይ እሺ ልይዘህ እሺ ሳንቲም ይበዛበት እ ማለት ቤት መቶ አምሳ
ኮኔክሽንን ቼክ አድርገህ አባ እንትን በለው እሺ እ እ እ ኮኔክሽንን ቼክ አድርገህ